Hello
ወይ እንዴት ነህ? Allo ትናንትና ከእናንተ account አንድ ሺህ ብር ወደ ቴሌብር ልኬ ነበረ።
እሺ እሺ message ም አልገባልኝም።
check ላድርግልህ በዚህ ቁጥር ነው አዎ አዎ፣ በይ እሺ አንዴ ጠብቅ እሺ።
Hello ወይ ስንት ብር ነበር አንድ ሺህ ብር
Okay ገብቷል ነው የሚለው እኛ ጋር balanced ነው ያለው ወደ ራሱ ቁጥር ማለት ነው
ገብቷል ወደዚህ። Okay message ያልተላከልኝ እንትን ብሎ ነው ማለት maybe እንደዛም ላይሆን ይችላል ስለዚህ check አድርገውና እኮ ልኬ ያልገባ ብር የለም አይደል?
withdraw ያልከው አሁን successfully balanced ነው እኛ ጋር እኛ ጋር የሚያሳየው እንደዛ ነው
እሺ፣ እሺ አባዬ፣ እሺ።
እሺ እሺ